ምንድን ነው?
hello
ጤና ይስጥልን። ቤት ቤት ረዴት ነው የሚረዳው።
withdraw አድርጌ ነበር። approve መደረግ ፈልጎ ነበር።
እሺ አሁን የደወልክበት ነው የቤት ቤት ቁጥር?
አዎ። daily limit ኡ ስንት ነው?
እ ሀምሳ ሺህ ብር
እ ከዛ በላይ ማውጣት ይቻላል በቀን?
እስከ መቶ ሺህ ብርም እሺ ይላል።
okay
ስንት ብር ነው withdraw ያደረግከው?
ሀምሳ ነበር።
ወደ ንግድ ባንክ ነው አንድ ሺ ሀያ ስድስት ሀምሳ ሁለት ስልሳ ሰማንያ አራት ስምንት ዘጠኝ አለ። አዎ አዎ።
እሺ confirm አድርጌልሃለሁ። ትንሽ ቆይቶ ይገባልሃል።
እሺ አመሰግናለሁ።
እሺ